ጤና ይስጥልኝ። ከኢሲያ ብራ መረጃ ማዕከል እባክዎ ነጻ
ኢትዮጵያ አየር መንገድ ነው አይደል? ይሄ ስልክ
የኢትዮጵያ አየር መንገድ ሳይሆን ticket office ነው። ምን ልርዳዎት?
እንትን ከኮምቦልቻ አዲስ አበባ ለነገ አለ።
ከኮምቦልቻ አዲስ አበባ ለነገ።
እ እሺ ሌሎት አንድ ደቂቃ
እሺ
ለአንድ ሰው ነው።
አብቆይ መልሼ ልደውል። ሁለት ነን። ቦታ ካለ መልሼ ልደውል።
እሺ ቦታው ካለ ልንገሩትና ይቻላል።
እ ሰዓቱንም ልንገሩትና አ አስመርጠዋቸው አንድ ላይ ይነግሩኛል።
እሺ
ለነገ ጠዋት አራት ለአምስት ሰዓት አምስት ጉዳይ አ ስድስት ሰዓት ከሩብ ዘጠኝ ሰዓት ተኩል አስር ሰዓት ተኩል እና አስራ አንድ ሰዓት ከአስር ነው ያለው።
ነው አይደለ?
የጠዋቱ አራት ሰዓት እና ስድስት ሰዓቱ አምስት ሺህ ሰባት ብር ነው።
አ የዘጠኝ ሰዓት አስር ሰዓት ተኩል እና አስራ አንድ ሰዓት ከአስሩ ደግሞ አራት ሺህ አራት መቶ ስምንት ብር ነው የአንድ ሰው።
የአስር ሰዓቱ
አ- አስር ሰዓት ከሰላሳ አለ ዘጠኝ ሰዓት ከሰላሳ እና አስራ አንድ ሰዓት ከአስር አለ
ዘጠኝ እነሱ ሰዓት ከሰላ- ዋጋቸው ከሰላሳው አራት ሺህ አራት ሺህ አራት መቶ ስምንት ብር ነው የአንድ ሰው።
ቆይ መልሼ ልደውል።
እሺ